ሄሎ ሀሎ አቤት ሄሎ አቤት አቤት ጤና ይስጥልኝ።
ጤና ይስጥልኝ።
እ ከዊ ፕላስ ሶሉሽን ነው የምደውለው።
እሺ እ ባለፈ ሳምንት እ አናግረን ነበርና እሺ
register ስላላደረግክ እ እንድትመዘገብ ነበር። አሁን ኦንላይን እየመዘገብን ስለሆነ
እም
እ ከፕሌይ ስቶር ዊ ፕላስ ሶሉሽን ፕሮቫይደር የምለውን አውርደክ register እንድታደርግ ነበር ወይም ደግሞ እም እ link ኡን እልክልሃለሁ ወደ ዊ ፕላስ ሶሉሽን ፕሮቫይደር ወደምለው application እንዲወስድ ማለት ነው።
እሺ እሺ ላኪ ልላክልህ ወይስ ከፕሌይ አዎ።
ስቶር ልላክልህ?
ላኪልኝ። አዎ እና አወርደዋለሁ። አዎ፣ ላኪልኝ ለእኔ ል- እንዲቀለኝ እህ
እንዲቀለኝ በዛም በዚህ እሺ እሺ እሺ፣ አመሰግናለሁ። መልካም ቀን።
እሺ ላንቺ እም